ሄሎ ጤና ይስጥልን ቃል ኪዳን ነኝ ቤት ቤት መድረክ
የትናንት ፓስወርድ ነበረኝ እና የሰሌዳ ትኬት ነው አልወረደልኝም።
እሺ ካሸር ኮዱን ንገሩኝ።
አስራ ሁለት አስራ ሁለት አስራ ዘጠኝ አስራ ዘጠኝ ዜሮ አራት
እሺ ዘጠና
እሺ lost ነው እኮ ይሄ በአንድ ጨዋታ ስ- በሴልቲክ lost ነው። ሴልቲክ ኤፍሲ የሚለው
ቼልሲሲ ሴልቲክ የሚለው እ እሱ lo- ጨዋታ lost ነው ተሸንፏል።
አ ስሉስ አ፣ እሺ ሁለት ለዜሮ